ኢየሱስ ሕይወቱ ባንተ ታደሰ። ምሕረት በዛ ምሕረት በዛ ለተማመነ አንተ ላይ ላረፈ የጽድቅን መንገድ ይዞ ለገሰገሰ ኢየሱስ ሕይወቱ ባንተ ታደሰ። ከአጥናፍ እስከ አጥናፍ ተዘርግቶ ቸርነት ለሰው ልጆች ደርቶ ተደስቷል ቸረት በሰራው ምሕረትን ፈትነህ ያሸከምከው ጽኑዋን በአንተ ተፈጥረዋል፣ ስም በምስጋና ተዘምሯል። ዝናህም ወጣል ከምድር ዳር በአደባባዮች ላንተ ክብር ምሕረት በዛ ምሕረት በዛ ለተማመነ አንተ ላይ ላረፈ የጽድቅን መንገድ ይዞ ለገሰገሰ ኢየሱሶች ሕይወቱ በአንተ ታደሰ። የእውቀት ሽታ ከድንኳን አልጠፋም አምላክ ሆይ ዛሬ ማዳነ ተነስተሸከለው አልጋ ስትል የሚሰማውም ድምፅህ ታምራትን ሰርቷል እንደ ጥንቱ በቤት አድርጓል ሕዝብህን ብርቱ የአሸናፊዎች በላይ አድርጎ በጽኑ አቋማለ አሳድጎ ምሕረት በዛ ምሕረት በዛ ለተማመነ አንተ ላይ ላረፈ የጽድቅን መንገድ ይዞ ለገሰገሰ ኢየሱሶች ሕይወቱ በአንተ ታደሰ። አባ አባት ብሎ ያስጮኸን ቅዱስ መንፈስን ካንተ አገኘን ከልጅነት ጎራ ተሰየም በሚያስገርም ክብር ይኸዋለን በፊትም ዛሬ በደስታ እንጫወታለን በአንተ ጌታ ሙሉ ኃይላችንን አንስተናል ምሕረት በቃ ደስ ብሎናል ምሕረት በዛ ምሕረት በዛ ለተማመነ አንተ ላይ ላረፈ የጽድቅን መንገድ ይዞ ለገሰገሰ ኢየሱሶች ሕይወቱ በአንተ ታደሰ። መዝሙሮች በዙልን በአዲስ ቅኔ እንዘምራለን በመንፈስ ወኔ ጭንቅ ተወግዶ የለም ጣጣ ምሕረት ሲገለጥ ድል መጣ ሸማ ከቀረመ ኮማተር ጠላት ከነግሱ ፈጥኖ ሲባረር ሮጠን በስም ከፍ አልን በጸጋ ድጋፍ ተሞልተን ምሕረት በዛ ምሕረት በዛ ለተማመነ አንተ ላይ ላረፈ የጽድቅን መንገድ ይዞ ለገሰገሰ ኢየሱሶች ሕይወቱ በአንተ ታደሰ። ምሕረት በዛ ምሕረት በዛ ለተማመነ አንተ ላይ ላረፈ የጽድቅን መንገድ ይዞ ለገሰገሰ ኢየሱሶች ሕይወቱ በአንተ ታደሰ።